hello
hello
አቤት ሰላም ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
አዎ አመካከሩና እንትኑ አባባሉ ደስ ስላለኝ ነው። እቴ ይቅርታ።
ምንም ችግር የለውም። እሺ እናመሰግናለን።
እኔ ደስ ስላለኝ ነው አመካከሩ።
እሺ እሺ እናመሰግናለን። እግዚአብሔር ያክብርልን።
እሺ እሺ እሺ እሺ